ጤንስጥልኝ ሄደርኒግ በኩል ምንረዳው ሰላም ነው። አሁን ደውለሽልኝ ነበር።
እሺ እሺ፣ አገኘሁት። የካምፓኒ አዎ፣ ካምፓኒ ስም ቶቶ ስፖርት ሶሉሽን ፒኤልሲ።
ቶቶ ስፖርት ሶሉሽን ፒኤልሲ።
አዎ፣
እሺ። ችግሩ ዛሬ ነው አይደል ያጋጠሙት ደንበኛችን?
አይ ከትናንት ጀመ አይ ገና ዛሬ የጀ- ትናንትና ነበር የጀመርኩት። ከትናንት ጀምሮ ምንም አይነት ሪኬት መላክ አልቻልኩም። ኤፒአይስ ኖት ፋውንድ ይለኛል። I think እነሱ ሌ- በሌላ እንትን በሌላ system እየሰሩበት ነው።
እህም፣ እሺ እሺ፣ እናሳውቅሎታለን። የሚመለከተው ክፍል እ፣ ሲስተካከል መልሰን እንደውሎታል።
እሺ እሺ።
እሺ፣ እናመሰግናለን ስለደወሉ። ሌላ የምረዳውት ነገር አለ?
አ፣ እስካሁን የለም።
እሺ፣ መልካም ቀን ይሁንልዎት። እሺ፣ እናመሰግናለን።
መልካም ቀን። ቻው።